ሄሎ ሰላም ጤና ይስጥልኝ Best Bet ከራር ነኝ እባክዎ ምንድነው
ቲኬቱ ለአንድ team ወድቆ እንትን አላለውም አላረመውም ሌላውን ቀሪውን ከስር ኮዱን ንገረኝ እና ሌላ እሺ አስራ ሁለት አስራ አምስት አስራ ሁለት አስራ አምስት ሰማንያ ሁለት ሰማንያ ሁለት ሀያ አምስት ሀያ አምስት አዎ
እሺ አራት መቶ ብር ቦነስ አለው እሺ ሄደህ መቀበል ትችላለህ ፒያሳ shop
እሺ እኛም እናመሰግናለን ስለደወልክ መልካም ምሽት እሺ እኔም አመሰግናለሁ አንቺም